ትእዛዝ ማክበር ወታደር ተገቢው ነው። አትከፊ ፍቅሬ ወይ መጓዜ ነው መሄድ ነው ታዝዤ ብቸኛዬ ታገሽ እስክመጣልሽ አለኝታዬ መንገድ እንዲቃና ሀሳቤ እንዲሳካልኝ አይክፋሽ ውዷ ሚስቴ ጥንቱንም ወታደር ነኝ በእግዚአብሔር ስም እያለሁኝ አምርሬ ልሞትላት ለውዲቱ ሀገሬ ይልቅ ጸልይ ከአንጀትሽ አስታውሽኝ የታዘዝኩት እንዲሳካልኝ መንገዴ እንዲቃና ሀሳቤ እንዲሳካልኝ አይክፋሽ ውዷ ሚስቴ ጥንቱንም ወታደር ነኝ በእግዚአብሔር ስም እያለሁኝ አምርሬ ልሞትላት ለውዲቱ ሀገሬ ይልቅ ጸልይ ከአንጀትሽ አስታውሽኝ የታዘዝኩት እንዲሳካልኝ ወታደር ነኝ ወታደር ነኝ ወታደር ነኝ ወታደር ነኝ ወታደር ነኝ ወታደር ነኝ ወታደር ነኝ